ሄሎ ጤና ይስጥልኝ ቤስት ቤት?
አዎ ሄሎ ሄሎ።
አቤት አቤት ምንድነው ሲስተር ስልክ ሲክል ከሆነ ምንድነው አላስተካክልም እንደገና ስልሳ ሺህ ቼክቦት ዊነር እኮ ነበርኩ ጃክፖት ዊን አድርጋ ነው ጃክፖት ሌሎች ዊን ያደረጉ ሰዎች አሉ። እሺ አንተ ብቻ አይደለህም። እና ላንተ አ?
ሰዎች ጃክፖት ዊን ያደረጉ ሌሎች ሰዎች አሉ እና አንተ ብቻ አይደለህም። ስለዚህ ለሁላችሁም ነው እሺ የምትካፈሉት፣ ሼር ነው የምታደርጉት።
መቼ መቼ ሌሎች ሰዎችም ስላሉ share ነው የሚደረገው jackpot
እኔ ነው ለሌሎች ተለ ሰዎችም ይካፈላል። ለምሳሌ አ- አስር ሰው win ያደረገ ቢኖር እንዳንተ ለሌሎች ለአስር ሰዎች ይካፈላል። አምስት ሰውም ከሆነ ለአምስት ሰው ይካፈላል። እሺ
እሺ እኔንም እኔ እኔን እኮ ደግሞ አዎ ገብቶልሃል አይደለ?
አ?
ገብቶልሃል አይደለ? ብር አ ብ- አለ- አ- አ- አልገባልህም? ብር
አልገባም እኮ ብር ስንት ብር ነው የገባልህ?
ትንሽ ገባ እሺ ምናምን እኮ
check ላድርገው። አሁን በደወልክበት ቁጥር ነው
አ?
ቤት ቤት ቁጥር አሁን በደወልክበት ቁጥር ነው ቤት ቤት ቁጥር
በስትበት ቁጥር
አሁን የደወልክበት ነው አይደለም ይሄ አይደለም። እሺ ንገረኝ ቤት ቤት ቁጥርን።
ዜሮ ዘጠኝ አስራ አምስት እሺ
አርባ አራት እሺ
ثمانية
እሺ ثمانية سنين ثمانية سنين
ሰማንያ ሰማንያ ስምንት ሌላ ቤት ቤት ቁጥር አለ እዚህ ላይ የለም።
ዜሮ ዘጠኝ አስር
እሺ ዘጠና ዘጠኝ እሺ
ስልሳ አምስት ثمانية አምስት
ሌላ አለ እዚህ ላይ ምንም የለም።
ም- ምን በ- በቤት ቤት number አስራ አዎ።
አይደለም winner ገባኝ። ሌላ ቤት ቤት ቁጥር አለ ን- ካለህ ንገረኝ check ላድርገው። በሱ
እ?
ሌላ ቤት ቤት ቁጥር ካለህ ንገረኝ check ላድርገው። ዜሮ ዘጠኝ
ሌላ ምን ነው የአስራ አምስት ምንድን ነው አይደለም ከደ
ንገረኝ እሱን። እሺ ዜሮ ዘጠኝ አስራ አምስት አስራ አምስት አርባ አራት እሺ
ሰማንያ ሰማንያ ስምንት ነው ይሄ ነው ሰማንያ ሰማንያ ስምንት አዎ ይሄ ነው ቤት ቤት number አይ ተጋርጋ
አዎ check ያደርኩልህ ነው። እሺ አንዴ ጠብቀኝ። አይ እዚህ ላይ የለም። እሺ ሌላ ቤት ቤት ቁጥር ካለ ንገረኝ። እዚህ ላይ የለም።
የ- እንደ እንደ የለም አዎ jackpot የ- የ- ቤት ያረክበት ቁጥር ሌላ ቁጥር ካለ ንገረኝ። ይሄ አሁን የነገርሽኝ ቁጥር ላይ የለም
እንዴት
የለም። በ- አሁን በነገርከኝ ቁጥር የለም። even login ያረከው ራሱ በሰባት ነው፣ ዜሮ ሰባት ላይ ነው።
ይህ ብር ምን ነው አይ login login ያረከው ወደ ቤስት ቤት account በሰባት ነው በሰባት ነው ዛሬ አስራ ሁለት ነው። አንተ በሰባት ነው login ያረከው እና ሌላ ቤስት ቤት account ካለ ንገረኝ። እዚህ ላይ የለም።
ቴሌ- ቴሌግራም ቴሌግራም check አረግ ቴሌግራም check አረግ አረግ ቴሌግራም ሌ- ሌክ ላልኩ አዎ ገባኝ እኮ ግን ቤስት ቤት ቁጥርህን ንገረኝ። እሺ check እንዳረግልህ እኔ የገባልህን ብር check እንዳረገው ነው።
እሺ
እሺ